አቤት ደንበኛችን ከአሪፍ ፔ ነው ደውሎ ስልኩ ተቋረጠ። አሁን Okay፣ ምን አለ?
ደንበኛችን ደረሰኛውን ካገኙ ገብቶኛል።
በኋላ ስልክ ልንገሩት፣ የሚልኩበትን ለእኛ ስልክ ልንገሩት።
Okay ደረሰኙን screenshot- አዎ ደረሰኛዋን ከሲቢ ብሮት ካስላኩ በኋላ ስልክ እነግሮታለሁ። እዛ ስልክ ላይ ይልኩልናል፣ ቴሌግራም ላይ ማለት ነው። ስልክ ቁጥር ላስይዞት
Okay እኔም ከወሰድኩ ላካለሁ። ምን ችግር አለ እሱ?
ስልክ ልንገሩት የሚልኩበትን ደንበኛችን
Okay እሺ
ዜሮ